Hello ሰላም ጤና ይስጥልን አቶ ቸርነት
አቤት አቶ ከዊትነስ- ቸርነት አይደለሁም እኔ ግን እሺ፣ አቶ ቸርነት የሚባሉ ጠበቃ አሉ። እሳቸው ጋር እኮ ነው የደወሉት ብዬ ነው አይ አይደለም ያው አሽከርካሪ ኖት እሺ እኔ እህ፣ አይ አይደለሁም ከየት ነው አይደሉም? እሺ ያው ከ WePlus Solution ነው የምደውለው የ transportation አገልግሎት ድርጅት ነው እና ድርጅታችን ለአሽከርካሪዎች አይደለም።
ለየት ያለ ነገር ይዞ መጥቶ ነበርና እንደዛ አይደለሁም አሽከርካሪ አይደለሁም አልኮት እሺ እሺ በጣም አመሰግናለሁ።
ይቅርታ በጣም እሺ፣ thank you.
አመሰግናለሁ